ሄሎ
በኃይሉ እንዴት ነህ?
ደህና እግዚአብሔር ይመስገን። ሰላም ነው አለን።
አለን እግዚአብሔር ክቡር።
ይመስገን አለን።
አለን። በዲሽ ጫናችሁ እንዴ?
እህ በዲሽን ጫናችሁ?
ደህና አሉ እኮ ባለፈውም አውርተን ነበር በዲሽ ለማጫወት እኛ የምናጫውተው እሺ አሁን እንትኑ ላይ መጥቷል፣ ምን cashier ኡ ኮምፒውተር cashier ኡ ላይ ይመጣል?
ኮምፒውተሩ ላይ መጥቷል። ግን ልጅ ላይ spin ኡ ወጥቶ እሱ እንዲገባ ተባብለን ነበር እና እስካሁን አልመጣም።
እ፣ በ frequency ው download አስደረግ አላስደረግ?
እህ frequency አልተላከልኝም።
በቃ ፍሪኩዌንሲ አሁን ልላክልክ።
እሺ፣ ከሱ download ሊደረግ ቲቪ ላይ ይመጣል install ይደረግ ከዛ ቲቪ ላይ ይመጣል።
እኮ። በአንድ ቴሌቪዥን ነው የማጫውተው አይደል? ሌላ አዎ።
ቴሌቪዥን አያስገዛኝም።
አይ አያስገዛም። አንድ ቲቪ ለጊዜው ያኛውን cashier ኡ ያለው በእንትን ነው በ viewer ኡ እዛው cashier ኡ viewer ካልከው ሊያሳይክ ይችላል።
እም፣ ግን የ penalty ው ሙሉ አንድ ቲቪ ም።
ነው። ሌላ የሚያስፈልግት ነገር ስለሌለ እንደዛ ይሻላል።
ግን ቴሌቪዥኑ ላይ አያጠብም። ይሄ ሁሉ አንድ ላይ ሲሆን ለመታየት እ አይጠብም።
ነው ከሱ አዎ።
ላይ spin ኡ መውጣት አይችልም። ከቴሌቪዥኑ ላይ አሁን የተ- እዛ shop ላይ አይጫወቱትም።
like አ so እንደዛ ማድረግ ይቻላል። አ spin ኡ ወጥቶ እሺ ይሄኛው እንዲገባ so spin ኡን ላስወጣው። በቃ ጥሩ። በቃ እሺ።
እሱን አደርግላለሁ። የስፒኑን ሪሙቭ አደርገዋለሁ። የ- አሁን የላከው ስም ነው አይደለ? የሼል አዎ ሼሌ ማዞሪያ በቃ እሱ ያው frequency ልክልሃለሁ እሱን እስከ- እስከዛ spin ኡን ላስወጣው።
እሺ እሺ እሺ እሺ እሺ bye።